ጤና ይስጥልኝ ጊዜ ስፖርት ተመዘገቡ።
ትኬት ፈልጌ ነበር።
እሺ ከየት ወዴት?
ከቤይሩት ወደ ኢትዮጵያ ይገኛል?
እሺ ሌሎች ለመቼ ነው የፈለጉት?
Okay ለመቼ ነው ያለው? እሲ check አድርጊልኝ።
የሆነ ቀን ይሰጡኛል ስለሚኖር እየቀያየሩ እንዳይሎት የሆነ ቀን ይስጡኝ እና ደርሶ መልስ ነው መሄጃ ብቻ
መምጫ ብቻ